ጤና ይስጥልኝ ጉዲፈና እባላለሁ ምን ልርዳዎ
እንትን ለ day care nanny ፈልጌ ነበረ።
እሺ ሙሉ ስምዎን ይንገሩኝ
ለ day care ማ- okay መርሃዊት ተክሌ
እሺ የስራ ቀንና ሰዓት
ከሰኞ እስከ አርብ አስፈላጊ ከሆነ በተጨማሪ ሰዓት ታስቦ ቅዳሜ ቅዳሜ እ፣ ከዛ ከጠዋት አንድ ሰዓት እስከ ማታ አስራ ሁለት ሰዓት
እሺ የት አካባቢ ነው ሳሚት ሀያ ሜትር
እሺ እ፣ ስለኛ ድርጅት መረጃ ከየት ነበር የሰሙት እ፣ ከቲክቶክ ላይ እና ከ social media ላይ አዎ
እሺ እርስዎ ሊከፍሉ ያሰቡት የደሞዝ መጠን አለ
አዎ አራት ሺህ አምስት መቶ
እሺ እ፣ check ላርግና ላሳውቆት የተመዘገቡ ባለሙያዎች መኖር አለመኖራቸውን check ላርግና መልሼ የምደውልዎት ይሆናል አመሰግናለሁ አቅራቢያዎች